ጤና ይስጥልን ሚዲያ ኢትዮጵያ ቤተልሔም ነኝ። እባክዎን ድረስ አብረው ይስጥልኝ። ኦክሲጅን ጨርሼ ነበረ።
እሺ ደንበኛችን የብቻ የመለያ ቁጥሮትን ይንገሩኝ ይመጣል።
የመለያ ቁጥሩን አዎ ወይም የቤቱን ቲን ነበር
እሺ፣ ዜሮ ዜሮ ዜሮ ዜሮ
አስራ ሰባት አስራ ሰባት ዜሮ ሁለት ዜሮ ሁለት ሰማንያ ዜሮ ሰባት
ስንት አሉኝ መጨረሻ
ዜሮ ሰባት
ከዛ በፊት ዜሮ ሁለት
ዜሮ ሁለት ሰማንያ ሰማንያ ዜሮ ሰባት ዜሮ ሰባት እሺ መስመር ላይ ጠብቁኝ አወጣሁለት ነው ወብገዳ ሆቴል ነው ውብ ገዳ እሺ ሙሉ ስሞትን ይንገሩኝ
ምን አሉኝ?
ሙሉ ስሞትን የእርሱን ስም
ውበቴ ተገኘ ህይወቴ ተገኘ የት አካባቢ ነው የሚገኙት
ፍርድ ቤት ዝቅ ብሎ ልደታ አዲስ ወደ ሳር ቤት የሚሰደው አዲስ ነው።
እሺ አሁን በደወሉበት ስልክ ልመዝግብልዎ አዎ አሁን በዚህ ነው።
እሺ ደንበኛቸው ጥያቄውን እንደሚመለከተው አካል አስተላልፌ ከጨረስኩ በኋላ የትኬት ቁጥር ደውዬ እሰጥዎታለሁ
አሁን ላቋርጠው አዎ